አንድ ሆኖ ይታያል። ሀብትን ያደላት ትልቅ ሰው ይባላል። ያጣም ድህነቱን አምኖ ይቀበላል። ያለለት ሊኖር እድሜውን ሲገፋ ከቶ በሕይወቱ ማነው የማይደፋው? ደስታና መከራ ማግኘቱ ማጣቱ ሁሉም በየተራ አይቀርም መምጣቱ ተፈራርቆ የሚኖር በየራሱ ጊዜ በየራሱ ጊዜ የአንድ ቦይ ውሃ ነው ተድላና ትካዜ ተድላና ትካዜ ውጣ ውረድ ባለው የሕይወት መሰላል የሕይወት መሰላል የዚች ዓለም ነገር በዚህ መሰላል በዚህ መሰላል ሰው መሰረቱ መቼ ይለያል? በአንድ አምሳል ተፈጥሮ አንድ ሆኖ ይታያል። ሀብትን ያደላት ትልቅ ሰው ይባላል። ያጣም ድህነቱን አምኖ ይቀበላል። የሆነለት ወጥቶ ያቃተው ወርዶ ሁሉም ይቀበላል። የኖም ተፈርዶ ሕይወት በደረጃ ሰው ይነጣጥላል። አንዱን ላይ አድርጎ አንዱን ታች ይጥላል። የሌለው ዳቦቶ ያለው ክትሲያንሱ ያለው ክትሲያንሱ ላገኘው ሲጨምር ካጣዬ ቀነሰው ካጣዬ ቀነሰው የዕድሜ መጨረሻ ሲመጣ ሰዓቱ ሲመጣ ሰዓቱ ሞቱ ግን አንድ ናት ቢለይም ሕይወቱ ቢለይም ሕይወቱ ሰው መሰረቱ መቼ ይለያያል? በአንድ አምሳል ተፈጥሮ አንድ ሆኖ ይታያል። ሀብትን ይታደላት ትልቅ ሰው ይባላል። ያጣም ድህነቱን አምኖ ይቀበላል። ሊቁ ዘመን እንጂ አይደለም ጠቢብ የሚሆን ምን አለ እንደ ሰው ሀሳብ በዓለም ላይ ጊዜ ነው ሁሉን የሚያደርገን ተስካሩን ያወጣ ሰውስ በሰረገው የበላይ በበታች ይገፋል ከወንበር ይገፋል ከወንበር በዓለም ምን ይኖራል ወትሮስ እንደነበር ወትሮስ እንደነበር ተማሪ ቆሞለት ይበላል ደብተራ ይበላል ደብተራ ትልቅ ሲወድቅ ነው የትንሽ ወርቸራ የትንሽ ወርቸራ የበላይ በበታች ይገፋል ከወንበር ይገፋል ከወንበር በዓለም ምን ይኖራል ወትሮስ እንደነበር ወትሮስ እንደነበር ተማሪ ቆሞለት ይበላል ደብተራ ይበላል ደብተራ ትልቅ ሲወድቅ ነው የትንሽ ወርቸራ የትንሽ ወርቸራ ተማሪ ቆሞለት ይበላል ደብተራ ይበላል ደብተራ ትልቅ ሲወድቅ ነው የትንሽ ወርቸራ የትንሽ ወርቸራ